ስለሚሴ የበራ መረጃ ማዕከል እባክዎት የምንድረው
ዛሬ ድሬዳዋ በረራ ፈልገን ነበር።
ከአዲስ አበባ ድሬዳዋ
አዎ መሄጃ ብቻ
አዎ፣
ለስንት ሰው ነው የፈለጉት?
ለአንድ ሰው
እሺ፣ መሄጃ ብቻ ነው የፈለጉት?
አዎ። ሰዓት ያለበትን ሰዓቱን ትነግረኛለህ? ስንት ሰዓት ስንት ሰዓት እንዳለ?
እሺ ዛሬ ላይ የቀሩት ሶስት በረራዎች ብቻ ናቸው። ዘጠኝ ሰዓት ተኩል፣ አስራ አንድ ሰዓት ከአምስት እና አስራ አንድ ሰዓት ከሀምሳ ላይ የሚነሳ የትኛው ይመርጣሉ?
ከዛ በፊት የለም።
ከዛ በፊት የለም፣ ሁሉም business class ናቸው።
በቃ እዛው check-in መጠበቅ እችላለሁ? እጃም ተጠባባቂ ተጠባባቂ መጠበቅ እችላለሁ?
አይ ተ- ተጠባባቂ መያዝ ቀርቷል።
አልፋል ግን airport ላይ ሂጅ ነው የምልህ።
እ፣ እርግጠኛው የሚል ነግሮት አልችልም። የአስራ አንድ ሰዓት ከአምስቱ እና አስራ አንድ ሰዓት ከሀምሳው economic economic class ነው።
ከዛ በፊት ነበር የፈለኩት እኔ።
አይ ከዛ በፊት ያለው ተጠባባቂ መያዝ ስለቀረ እሺ፣ ሌላ መረጃ ይኖራል?
የለም የለም።
እሺ፣ ተደውሎ እናመሰግናለን። መልካም ቀን።
እየሱስ እሺ